ጤና ይስጥልኝ ማሊ ባባ።
ሰላም ነው?
እግዚአብሔር ይመስገን።
መኪና ፈልጌ ነበረ ሳይሆን
ሳይፌላ አለን ሁለት ሺ ሶስት እና ሁለት ሺ አራት አለን።
መጨረሻው ፋ- ሞዴል ስንት ነው ያላችሁ?
ሁለት ሺ ሶስቱ አን- አንድ ሚሊዮን ሶስት መቶ ሺህ ብር ነው።
እም፣
ሁለት ሺ አራቱ ደግሞ አስራ ስምንት ከሀምሳ ነው።
ቀረብ ያላለች እንደ ሁለት ሺ ሰባት ሁለት ሺ አስራ አራት ምናምን ልጅ
ምን አሉኝ?
ሁለት ሺ ሰባት ሁለት ሺ አስራ አራት ይኖራል።
ሁለት ሺ ሰባት እና አስራ አራት በዶልፊን ነው እንጂ በእንትን የለም፣ በፋይፌል የለም።
አባዱላስ
አባዱላ አለን ሁለት ሺ ሰባት ሁለት ሺ ሰባት ይኖራል አለ። አሪፍ አቋም ያለ አለ ሶስት ነጥብ ሶስት
ሶስት ነጥብ ሶስት
አዎ እሺ